ከፈርሰለም አልባባ
አሪባ መኪና ሳይፌል አለ ብላችሁ ነበር።
ዋና
ሪል ማኑዋል ሁለት ሺህ አራት ነው ሁለት ሺህ ሁለት ያላችሁ ሁለት ሺ አራትም አለን ሁለት ሺ ሁለትም አለን ስንት ነው ባለ ሁለት ሺህ አራት
ሁለት ሺ አራቱ አራት ነጥብ አራት
ሳይፌሉ አዎ።
የሰራ የሰራ የሰራ ያለጠፈ የለጠፈ ሁለት ሺ ሁለት አለን እ
አንድ ነጥብ አምስት
አስተያየት ይኖሯል። የለጠፈ ስንት ሺህ ቤት ነው?
ይጠብቁኛል
ቆይ አዎ እያወራ ሁለት ሺህ አራቱ አራት ሚሊዮን ነው ያለጠፈ
ደቡብ ህዝብ እ እ እ
ደቡብ ህዝብ አን- አንድ ሀምሳ አንድ
አንድ ሀምሳ አንድ ደቡብ አዎ
እ መጨረሻው አስተያየት ይኖረዋል።
አዎ፣ ድርጅት በአካል በአካል ይምጡና አዎ
የት ነው? መስቀል ፍላወር ነው ወይስ ፓስተር እ ፓስተር አደባባዩ ፊት ለፊት ፓስተር ጋር ነው? መስቀል ፍላወር
መስቀል ፍላወር ላይ የለንም። pipe የለንም። ፓስተር ብራንች
ፓስተር ጋር እሺ።
ነው።
ምናምን